Hello ጤና ይስጥልኝ ቤት ቤት
ይስጥልኝ ትናንት አንድ ሺህ ብር ልኬ እስካሁን አልገባም።
Okay deposit አድርገን ወደ ቤት ቤት አዎ deposit አድርግቼ በቻፓ
እሺ message ኡን ላክልን ቴሌግራም ላይ ቻፓ ቻፓ system ትንሽ የተስተካከለ ስለሆነ ነው። እሺ
የቴሌ ብሩን ነው የምልከው። ቴሌ ብር የላከልኝም አዎ አዎ እሱን እኮ ላክልን።
ልኬላታለሁ እኮ ምንም አልታስተናግደኝ አልቻለችም።
አዎ ለቻፓ አሳውቀናል። እሺ ሁሉንም የተላከውን ቴሌግራም ላይ የተላከውን ሁሉንም ለቻፓ አሳውቀን የእነሱ ምላሽ እየጠበቅን ስለሆነ ነው። ለዛ ነው Okay ይቆያል።
አዎ የእነሱ system ላይ ነው ችግር የተፈጠረውና ይስተካከላል። እሺ
እሺ በቃ እንጠብቃለን። እሺ እሺ እሺ